hello hello፣ ጤና ይስጥልኝ።
hello hello፣ ጤና ይስጥልኝ። ዶንኪ ቲዩብ ላይ ነው የደወሉት።
information ለመጠየቅ ነበር ስለ video editing ትምህርት።
እሺ እሺ። class ኡ ለአንድ ወር ያክል ነው የሚሰጠው። የመጀመሪያ ዙር ምዝገባ ተጠናቆ ሁለተኛ ዙር ምዝገባ ላይ ነን። ክፍያው አስራ ሁለት ሺህ ነው።
ለአንዱ ወር አዎ ለአንድ ወር ያክል
OK። እሺ ክፍያው አስራ ሁለት ሺህ ነው። class ኡ የሚሰጥበት ቦታ ደግሞ ሀያት ክብር ደመና አለፍ ብሎ የሰዓት አማራጮች አሉት።
OK። እሺ
እሺ በስልክ መመዝገብ ይችላሉ። ክፍያውን ከፍለው ቴሌግራም ላይ attach ያደርጉልናል።
OK። በቴሌብር ምናምን ነው ይቻላል?
ይቻላል። አስተላልፈ ለእኛ ቴሌግራም ላይ attach ማድረግ ነው። ስምህንና እሺ።
ስልክ ቁጥርን ጽፈ
እሺ ቤተሰብ confirm ላድርግና እደውላለሁ። በዚህ ይመዘገባል።
እሺ እሺ። ስለ ደወልክ በጣም እናመሰግናለን። መልካም ጊዜ።
እሺ እሺ ቻው።